hello ጤና ይስጥልን ቤተሰቦች ራሄል ነኝ በኮም ደረጃ
እንትን deposit ገንዘብ አድርጌ ገንዘቡ አልወጣለኝም።
ከባንክ ወደ ቤት ቤት ነው ከቴሌ ብር ሶስት ቀን አራት ቀን እየደወልኩ ነው ልካህልን ነበረ ትራንዛክሽኑን
እ?
ትራንዛክሽኑን ልካህልን ነበረ የ deposit message ኡን አዎ ልኬያለሁ። በቴሌግራም ማን ልኬያለሁ።
የሚለው ሳላም ስምህ የቴሌግራም ስምህ ሳላ- ሳላም ጆር ሳዳም ይሰራልሃል አንዴ hi ትለኛለህ ስልኩን ሳትዘጋው ሳዳም
እ?
አንዴ hi በለኝ ስልኩን ሳትዘጋው
ያ ነው ያው እሺ እሺ ያው ነው ያው ነው አልመጣም።
ይሄ ነው okay እሺ ቤዛ እያወራችሁ ነበረ በድጋሚ አሳውቅ ይልሃለሁ ብልሃለች
አይ ታዲያ አራት ቀን ነው እኮ አሳውቂያለሁ ነው አዎ የሚሉኝ።
የ system ችግር አጋጥሞ ስለነበረ ነው እሺ ሳዳም እሺ የዚህ- እና አሁን ይሄን- እየመለሱ ስለሆነ ይገባልሃል እሺ።
ትንሽ ጠብቀው ይህን ይህን ጨዋታ የተጫወትኩትን ጨዋታ ሳ ገንዘቡ ማውረድ scan ማድረግ አልቻልኩ።
እ?
ይሄ ጨዋታ የላኩት ታያለሽ scan ማድረግ አልቻልኩም ገንዘቡ።
ትኬት ቆርጠክ ነው ይህንን ይዋ እዚህ ሞባይል ላይ ተጫውቼ scan አድርግ ይለኛል። scan ማድረግ አልቻልኩም።
እሺ ID ው ንገረኝ እስቲ check ላድርግልክ እኔ
ያው ልክ ያለው እኮ እሱ-
ከየት ነው የሚለው ይሄ ከየት ነው ምናምን
okay እሺ እዝ- አንዴ ቆይ እሺ
እም፣ አንዴ እሺ ቴሌግራም ላይ ታወራሃለች ቤዛ አንዴ እም።
እሺ እሺ